Hello ಹಲೋ
hello ಹಲೋ ತನಾಯ್ಸ್ತಲ್ಲಿ
ಉಯ್ ಆಯ್ತು ಸಮ ಹಲೋ ಹಲೋ
hello ሰላም ጤና ይስጥልን ቤት ቤት አብሮ ይስጥልን ሰላም ነው ሰላም ምን ነበር?
እንትን ጨዋታ አሸንፌ አንዱ ጨዋታ ፖስት ፖንድ ተደርጎ ነበር እሺ መቼ ነበር postponed የሆነው?
ማታ
እ፣ በቃ እንደዛ ከሆነ 24 ሰዓት መሙላት አለበት።
okay ከሀያ አራት 24 ሰዓት ሲሞላ ከዛ ምን- ጨዋታው void ይሆንና ሌላው okay።
ባለው ይታረምልሃል።
okay ያኛው ጨዋታ ይሰረዝና ሌሎቹ ይሰር ተሰልቶ ይገባል ነው አዎ አዎ፣ ይሄኛው አንድ ይሆናል። በቃ void እንትን odd ኡ።
okay እሺ። thank እሺ እናመሰግናለን። መልካም ቀን።